ይበላል እኮ ከርቶ።
ጤናሽ ሄሎ ይስጥልኝ። አቤት። ሄሎ
ሲካስ ሲክስታት አንቺ ሄሎ እማዬ እንዴት ዋልሽ?
እዛ በሄደበት ሴት ስካን ፈልገን ነበር እማ።
እሺ ምን አይነት ነው የፈለጋችሁ?
እስቲ ምን አይነት ነው? አይነበብ የሐኪሙ እንትን እ?
እ? ቆይ እስኪ እሺ ማዘዣውን እ፣ ቴሌግራም ስልክ ሰጥቶታለሁ፣ በሱ ይልኩልኛል። ሄሎ ሄሎ ሄሎ